ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ ምን ልርዳዎ?
ከቴሌ ብር አሁን deposit አድርጌ ነበር ግን አልገባም አለኝ። ቴሌ ብር ደግሞ ቆርጦ አሳይቶኛል ብሩ ገብቷል ብሎኛል።
message ልኮልሃል ከቴሌ ብር?
አዎ እሺ ከዛች ከቴሌ ብር የተላከለች የተላከልን message እና ቴሌ ብር የምትጠቀምበትን ቁጥር አንድ ላይ አድርገህ ቴሌግራም ላይ ላክልን።
ቴሌግራም አልጠቀምም የለኝም ቴሌግራም።
እሺ message ኡ ያስፈልገናል አባ ለማሳወቅ ለዛ ነው። message ኡ የግድ እ?
ያስፈልገናል። message ኡ ያስፈልገናል። ሌላ የሚጠቀም ሰው ካለን በእነሱ አስትክልን ችግር የለውም።
እሺ፣ በ normal message መላክ አይቻልም?
በ normal message አይቻልም። አዎ ቴሌግራም ወይም ደግሞ ፌስቡክ
እሺ፣ ፌስቡክ በሁለቱ ነው የሚቻለው። አዎ ፌስቡክ ላይ ምን ብዬ ነው ማግኛችሁ? ድረ ገጻችሁ አለ?
አለ። አዎ እዛ ላይ like ገና website ኡ ጋር ስትገባ የሆነች የ account ችግር ወይም ጥያቄ የምትላለች አይደል?
አዎ እሷን ስትነካት የሜሴንጀር ምልክት ይመጣላል። እሱን ስትነካው ወደኛ ፌስቡክ ያመጣሃል።
እሺ እሺ